ይበል ጎበዝ የአገሬ ጀግና ፋኖ በመልካም ፋኖ ዘራፍ ማለና ፋኖ ጠይቅ ተመራመር ያለፈውን ታሪክ ፋኖ ይነግሩሃል አበው ቀደምት እንደነበር ፋኖ አለቱን ጠርበ ህንፃውን ያቆም ለስልጣኔ በሩን የከፈት ቋንቋውን ፈጥረ ፊደል የቀረጽ የጊዜን ውደት ቀድመህ የቀመርክ ፋኖ ፋኖ ፋኖ ገብረ ሞገስ ፋኖ ፋኖ ፋኖ አንተ ነበርክ ከሁሉ አንደኛ ቀድመህ የነቃ ዓለም ሲተኛ ዓለም ሲተኛ ፋኖ በል ጎበዝ የአገሬ ጀግና ፋኖ በመልካም ፋኖ ዘራፍ ማለና ፋኖ ጠይቅ ተመራመር ያለፈውን ታሪክ ፋኖ ይነግሩሃል አበው ቀደምት እንደነበር ፋኖ ማንም ሳያውቃት ዓለም ያወቀ ከሁሉም በፊት አንደኛ ነበር ቋንቋውን ፈጥራ ፊደል የቀረጸች የጊዜን ውደት ቀድመህ የቀመር ፋኖ ፋኖ ተው መልሰው ተው መልሰው ያን ዝናህን ኢትዮጵያንን የሚያረጋትን ተው መልሰው ያን ዝናህን ኢትዮጵያ ወታደር ስሟ ይታይ ቀለሟ